Hello Hello
ወይ ስልሳ ዘጠኝ አስራ ዘጠኝ ስልሳ ዘጠኝ አስራ ዘጠኝ አዎ
ምን ሆነብህ?
እ፣ pin ኡን አስተካክልኝ እዚህ ጋር የሚለው ወበሪ ነው። እሷን ስደውልላት ግን ከወበሪ ወደ ታች ይወርዳል ወደ ቦሌ ወምስ ማነው ስምህ?
ኃይለ ማርያም ሀብተ ማርያም
ሀብታም ስምህን አታውቅም?
ሀብተ ማርያም አይ ኃይለ ማርያም እያላችሁ ስለምትጠሩኝ ነው።
ኦኬ ሀብተ ማርያም ነው እንዴ?
አዎ ሀብተ ማርያም እሺ አይልሃለሁ እሺ